ሄሎ ሰላም ጤና ይስጥልን። በ sheet bet ሰላም ዋልሽ? እማማ እግዚአብሔር ይመስገን ሰላም ነው።
አለን አለን። ማታ withdraw አድርጌ ነበር በዚህ ስልክ
እሺ ስንት ብር እ ሄሎ እያ አይሰማም።
ስንት ብር ሰባት መቶ
ቅድም ደውለህ ነበር?
አዎ
እሺ ለሳንቲም እኮ አሳውቀንልሃል። እነሱ እስኪመልሱልን እየጠበቅን ነው።
okay። ምን ይዞ ሲመልሱ ይገባል። እሺ
አሀ እኔ ወዴት ነው የሚገባው? እሺ ወደ ወደ ቴሌብር ነው አካውንት ወይስ አዎ፣ ወደ አካውንት ነው ወደ የሚገባው?
ተላ- ወደ ላክበት አካውንት ነው የሚገባው።
okay። አ ምን ለምንድን ነው የቆየው? ማኩ እነሱ ናቸው በእነሱ በኩል ነው የቆየው እና እነሱ ላይ pending ስለሚል ነው።
እሺ፣ አመሰግናለሁ። መቼ እንደሚለቅ አይታወቅም።
አይ ዛሬ ይለቁታል።
እሺ፣ አመሰግናለሁ።
እሺ